ሄሎ ጤና ይስጥልን ጉዳይ ማለምን ልርዳ
ፓኬጁን አፕሊኬሽኑ ገዝቼ ነበር።
የንፋ
የጥቅል ፕሪሚየም
የከፈሉበትን ስክሪንሾት ኮይ
በምን ብዛው ስልክ ቁጥር ክልል ክፍሉትን ሻት አድርጎ ቴሌ ይልብኛል ያስተካክል
እሺ፣ እንትኑን ዩዝኔም ትነግሪኛለሽ ቴሌግራም ላይ በቴክ ልክሎታለሁ ስልክ ቁጥር
አይ ስፓም ስለዘጋኝ አድርጌ ልገባ ስለማልችል ቢዝር ቀርበው እርሶ ቴሌግራም የሚጠቀሙት
አዎ በዚሁ ነው የምጠቀመው።
እሺ፣ ስለዚህ ምልክት አለሁኝ በዛ
አዎ ስልክ ያወጣል
ልክሎት ዩዘር ኔሙን ወይንም ደግሞ የእርሱም ከገባልኝ ትንልሎት ለውኝ
እሺ እሺ እሺ